ennast pildi korra ning pakkuda .
salamat . kiirelt üles , abid , siis jääb .
abid , abid
የሆነ ማታ እንትን አንድ ሰዓት ማለት ሌሊት እሺ የሆነ ሁለት ሺህ አስወጥቷል እንዲ አለች በ እም፣ እኮ ነው እንትን ለማታ ሌሊት
እኮ እሺ ዊዝድሮ ነው ውጭ ነው አይ- አይወጣም አለ።
አልወጣም አለ።
አዎ ከቤት ቤት ላይ ቀንሶታል።
አዎ ወደ ቴሌ ብር ነው።
ወደ ቴሌብር ነው።
እሺ ትንሽ ጠብቀኝ እሺ።
እሺ
और मरहतर का सर तो